hello hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምደውልዎት።
እሺ።
order አድርገው ያልመጣ item ነበሩት።
አዎ ምን ነበር? ይቅርታ።
ቲማቲም እሺ፣ ለሰኞ አስተላልፈው ነው?
እ ማለት ሰኞ ቅድም ደውዬ እንዳልነበረ ደውዬ ነበረ ወደ እናንተ እሺ፣ ለሰኞ አሉኝ። ሰኞ ይመጣል አሉኝ።
እሺ። የት ነበር location ኡ?
እ መልካ ሆቴል በቃ እሺ፣ ነገ እንልካለን። ይቅርታ በጣም አደራ። ግን ማክሰኞ ዕለት ነው የታዘዘው። አይታችሁታል አይደለ?
አዎ፣ አዎ፣ እያየሁት ነው። ይቅርታ አዎ፣ በጣም።
ደጋግሜ ደውያለሁ። ይቅርታ እሺ፣ ተላ- ተላልፋለሁ ይባላል፣ ግን ምንም አይ ይሄ ነገ እንትን ይመጣል።
አላገኘሁም።
አሁን በቃ ይኸው እሺ።
እያስገባሁልዎት ነው። ነገ ይመጣል። ይቅርታ በጣም።
እሺ፣ እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
አሜን። እሺ።
እሺ።